ሰላም ጤና ይስጥልኝ። Best Bet እንርዳው
አሁን እንደዚህ በቻፓ ሂሳብ ከፍዬ አልገባም ምናምን ብዬ ቴሌግራም ላይ screenshot አድርጌ ልኬው እሺ ነበር እና እስካሁን ግን ምንም የገባ ነገር የለም።
ማን ልበል ቴሌግራም ላይ ስምዎትን
ያምራል ነው የሚል።
ያምራል ያምራል A ነው።
አዎ አዎ።
okay አንድ ሺህ ብር አይደለም?
አዎ አዎ።
እሺ እሺ እናሳውቅልዎታለን። እሺ ይጠብቁን።
እም።
እሺ መልካም ምሽት።